ይኸው ጤና ይስጥልኝ።
አብሮ ይስጥልኝ።
ደውልልዎት እሺ
ደውለው ነበር ተቋረጠ።
አ አ
የቤቶት ስም አሱማ ነው የሚባለው።
እ እ አሱማ ብሎ ነው የወጣልኝ።
አ አሱማ ነበር በፊት፣ አሁን ተቀይሮ አቤ ነው አቤ ነው አሁን ማን ነው የሆነው?
አቤ አቤ ግሮሰሪ ነው።
አ አ
አዳማ ነው የሚገኘው።
አ
አዳማ ምኑ ጋር?
አዳማ መልካ አይዳ የሚባል ሰፈር አለ። መልካ ይዳ መልካ ይዳ ኢዳ።
አዎ መልካ ይዳ
ስልክ ቁጥር ይሄ ሊያዘው አስራ አዎ ሁለት ያይ አዎ የጥገና ክፍሎች ሲመጡ የሚያገኙት ስልክ ይሄ ነው።
አዎ አዎ ማን ልበል እርስዎን?
እኔ አቤ ነው የሚባለው።
አቤማ አበባ አዱኛ ነው ወይ ደግሞ ይኸውልሽ፣ ስልክ ቆይ ልንገርሽ፣ ይኸውልሽ ሌላ ስልክ ይነግሩኛል።
አዎ ሌላ ስልክ ልንገርሽ፣ ክፍት የሆነውን ስልክ ልንገርሽ። ብዙ ጊዜ ክፍት የሚሆነውን ወደዛ ወደ ሌላ ቦታ ስለምሄድ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ስድስት ስልሳ ስድስት አስራ አምስት አስራ ስምንት አስራ አምስት አስራ ስምንት አዎ
ምን ነበር ብልሽቱ?
ይኸው እንትኗ ከላይ ያለችው የምት- መቅጃዋ አለ አይደለ?
እ፣ vent- መጨመሪያ vent- መቀነሻ
አዎ ቬንትሌተሯ የበረዶ መበተኛውና እቺ ድራፍት መቅጃዋ አለች አይደለ? ዝም ብሎ ያፈሳል። በቃ እንደዚህ ዘግተሽው አ፣ ያፈሳል።
ታፏ ታፈሳለች።
ታፏ ታፈሳለች። አዎ እሺ ሌላስ ምንድን ነው ያለኝ?
ሌላ የ ventilator ሩ ventilator ሩ በረዶ አይሰራ አይዞ አዎ ይሰራል ይሰራል። በቃ ቬንትሌተሩ ነው የሚወጣ ጠር እያለ የሚያስቸግሩ ከዚህ በፊት ነቅለው ወስደውት ነበረ
ድምፅ አለው?
ነቅለውት ከዛ አዎ ከዛ ነቅለውት ምንም በቃ መፍትሄ አልሰጡኝም። ገብቶሻል?
መጥፎ ድምፅ ነው ያለው።
አዎ ቀር የሚል ድምፅ አለው።
እሺ ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፌልዎታለሁ። የጥገና ክፍሎች መጥተው ይሰሩልዎታል። ሌላ ምረዳዎት ነገር አለ?
ሌላ ምንም የለም።
እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት እሺ።
ያለው ሀሳብ አስተያየት ከሚሰሙት በኋላ አስቀምጡ። መልካም ቀን